ሄለን
አቤት ሰላም ጤና ይስጥልን። ቴሌቪ
የሆነ ይህንን እንዲሰጠኝ ነው የምለውኝ። አምስት ብር ወሰደብኝ። ምንድን ነው?
አዎ የቴሌቪዥን ደንበኛ ሲሆኑ
እ እ፣ በየቀኑ ትኬት ይገባሉታል። ምን የሚል message ገብቶሎት ነው?
message በእንግሊዘኛ ነው ሆነ አራት coin ምናምን ነው የሚለው።
አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። እርስዎ ደግሞ ባለው ትኬት game ኦችን መጫወት እድሎትን መሞከር።
አይ እንዴ በዚህ ስልክ ያጫውተኛል እንዴ?
ማቋረጥ ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደው- ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ
ስንት ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ
ቆይ እንደገና ይንገሩ።
ኮከብ ኮከብ እ ዘጠኝ ሰማንያ አምስት መሰላል
በጣም ነው የማመሰግነው።
እሺ